ሄሎ ሄሎ ሌላው ጤና ይስጥልኝ።
ሆቴል ጋልሽል እባክዎ ምንለብሰው
ሄሎ ሄሎ ጤና ይስጥልኝ አዎ ይስጥልኝ። መረጃ እ፣ ለመጠየቅ ፈልጌ ነበር። ይቻላል?
እሺ እሺ መልካም ስሞትን ንገሩ እ?
ስሞትን ንገሩኝ ሙሉ ስሞት ሊዲያ ዳዊት
ሊዲያ ዳዊት ታራፈ
እሺ ከየት ነው እ፣ እዚህ አዲስ አበባ
እሺ ጉዳዩን መቀጠል ይችላሉ እ? ጉዳዩ ጉዳዩን መቀጠል ይችላሉ እንትን ነው ጉዳዩ የአባቴን አክስት መውረስ ፈልጌ ነበር። ሌላ እና አባቴን አክስት ምትክ ወራሽ መውረስ
እሺ እሳቸው ልጅ የላቸውም እ?
ልጅ የላቸውም የአባትሽ አክስት ሞ- ሞተዋል ልጆቻቸው
ምንም ልጅ የላቸውም ቀጥተኛ ወራሽ ነበራቸው